እንጃ ቬነንም አስገባረ ካልሆነም stick እናደርጋለን። Hello
ጤና ይስጥልኝ።
አብሮ ይስጥልን።
Donkey Tube ነበረ። ምን ልርዳዎት?
እንትን ስለ YouTube ምናምን ትምህርት ምናምን የሚል ነው።
Okay። በአካል ነው በኦንላይን ነው ለመማር የፈለጉት?
በአካል ብማር አሪፍ ነው።
አዎ እ የት ቦታው አቅራቢ
ሴ- ቦታው ሴምሲ ሚካኤል ነው።